ቤት ቤት ነው የምንረዳው።
አባተ ተጠቃሚ ነበርኩኝ አትይም?
እሺ
እና እዛ ጋር እንትን ያደረግኩትን ብር ወደ እንትን ምንድን ነው withdrawal ላይ አስቀመጥኩኝ።
እሺ
ከዛ በኋላ አሁን እዛው ጋር የቆጠብኳትን ወደዚህ ለማዞር deposit ለማድረግ ስል እምቢ አለኝ።
ዊዝድሮ አድርገህ ነበር፣ ከዛ ዲፖዚት ማድረግ ፈለክ ነው አዎ ቁጥብ ውጥ ላይ ነው ደብቄዋለሁ። ይሄ በእንትን ላይ ዶተር።
አዎ እሺ እኮ ስለዚህ ማለት ነው ቴሌግራም ላይ ሀይ በለኝና እንዴት እንደምትመልሰው ላሳይክ።
ቴሌግራም እ፣ እሺ በ- እሺ በስሜ ቴሌግራም አይልሻለሁ። እሺ አዎ ሀይ በለኝና እነግርሃለሁ።
እሺ እሺ እሺ